hello ጤና ይስጥልኝ
ጤና ይስጥልኝ።
ምን ልታዘዝ? ቴሌቪዥን
ቴሌዊን ቲኬት coin coin ሳይሆን ቲኬት እንዴት ነው የምገዛው?
ትኬት አይገዛም። subscribe ሲያደርጉ ነው የሚገባሉት ደንበኛ ሲሆኑ። አዎ
በቃ አሁን አስራ ሁለት ድረስ ደርሼ ነበረ ትኬት እኔ ታዲያ የእነሱ ከየት መጥተው ነው?
እነሱማ subscribe ስላደረግ እለታዊ በየቀኑ ሁለት ብር እየቆረጠ ሁለት ትኬት ይሰጠሃል።
okay በየቀኑ አዎ ስለዚህ ትኬት አይቀመጥም። ኮከብ ዘጠኝ ሰማንያ አምስት መተላለያ አድርገህ ትደውልና ሰባ ቁጥር ተጭና አማርኛ አድርገው ሶስት ቁጥር ለመጫወት የሚለውን ንካና ጥያቄና መልስና እድልን ሞክሩ የሚላለ። ስለዚህ በትኬት ሶስት ቁጥር ላይ እድልን መሞከር ማለት ነው።
እሺ እሺ።
እሺ።